ማለት ሳላስቡ እያወሩ አለሳም
hello ጤና ይስጥልን።
ሄሎ
hello አይሰማም እንደ ጤና ይስ- ሄሎ አይሰማም።
ይሰማኛል ይሰማኛል።
ከ WePlus solution ነበረ መደውልሎት።
ከምን ዊፕ- ከ WePlus solu- WePlus solution application ላይ ከዚህ በፊት ተመዝግበው ነበር አይደለ?
ምንድን ነው እሱ?
app ነው። app ውስጥ ከሀምሳ በላይ service ኦች እና ከዛ እነዛን service ኦች የሚሰጡ አካላቶችን በእኛ app ላይ በቀላሉ ምንም አይነት ክፍያ ሳናስመዝግበው ተጠቃሚዎች እኔ በቀላሉ ምንም ነገር ላይ አልተመዘግ- አልተመዘገብኩም። ቆንጆ ጊዜሽን አላባክንም።
እሺ እሺ እሺ